ሄሎ ሄሎ ጤና ይስጥልኝ አቤት order ይዤ ነበር customer cancel አድርገውልኝ ነበረ
order ነበር
ሰባ አምስት ሀምሳ አራት አስራ ስድስት
ሰባ አምስት ሀምሳ አራት አስራ ስድስት
አስራ ስድስት አዎ።
እ እዚህ customer እናወራ ከዛ ሰው ቡቅ ስምህን ሮቤል ኃይለ ማለት እ ሮቤል እሺ እሺ ሮቤል እሺ እሺ አሳውቅልሃለሁኝ customer ኡን እናወራውና ከዛ አሳውቅሃለሁ እሺ።
hello ቤተሰቤ ነኝ